hello ሰላም ነኝ።
hello ሰላም ሰላም።
ሰላም እንዴት ነህ?
የ driver order ይዤ ነበር።
እ እ የ driver order ይዤ ነበር።
እሺ ንገረኝ። order ነበርክ? መልክቶ ይሄ ነው።
ዜሮ ሶስት ሰማንያ ሰባት ዜሮ ሶስት ሰማንያ ሰባት አዎ አዎ።
በቃ አስወጣልሃለሁ።
እሺ። እንትን hello ወዬ ዜሮ ሶስት ሀምሳ ሶስት ደግሞ pin ኑ check አድርጌልኝ እስኪ።
ዜሮ ሶስት ሀምሳ ሶስት check አድርግላለሁ።
ሰላም ነው።
እሺ አባ